Hello ሰላም ጤና ይስጥልን ChipChip ጤና ይስጥልኝ
ወረድልኝ Hello አብሮ ይስጥልን ሰላም
በቀደም ለታ Hello?
ቅሬታ አቅርቤ ነበርና hello አቤት አይሰማም እሺ ምን ነው ቅሬታ አቅርቤ ይሰማኛል።
ነበር።
ምን 29 ነበረ?
ኪሎ ሀያ ዘጠኝ ኪሎ ሽንኩርት ታዘ ሀያ አምስት ነበረ ወሰድና አራት ኪሎ ወይ ላኪልኝ ብያት ነበር refund ነው የማደርገው መላክ ስለማይቻል ብላይ ግን እስካሁን ምንም Okay አላደረኩም Refund ይገባሎታል ተብሎ ነበር አዎ
እሺ ቁጥሮትን ይንገሩኝ ዜሮ ዘጠኝ ሰላሳ እሺ
ዜሮ አንድ
ሰላሳ አስራ ሰ- ዜሮ ዘጠኝ እሺ።
ሰላሳ ዜሮ አንድ አስራ ሰባት ሰማንያ ሁለት
ሰማንያ ሁለት
አ-
ጀነት ሙሉጌታ የሚል ነው
አዎ
እሺ refund የምታደርገዋ ልጅ አልገባችም ይቅርታ በጣም
አዎ።
ሰኞ ነው የሚደረግሉት አዎ አጋጣሚ በዓል ስለሆነ ነው ሰኞ ይደረግሎታል ካልተደረገ ሰኞ ደውለው እንደገና ይጠይቁን ይቅርታ እሺ እናመሰግናለን እሺ መልካም ቀን